አሪፍ ማለት ነው። እባክዎ ልርዳዎት?
እንትን አሳውቄ ነበረ እናቴ አምስት መቶ እና ስምንት መቶ በልቼ ማለት ነው።
እሺ
እዛ የሆነ ስልክ ሰጣችሁ አሳውቅ ምናምን ብላችሁ አሳውቄ ነበር ምን አሉኝ?
አሳውቄ ነበር እና ከዛ ተላከን ማለት ነው።
አሀ ለእኛ ሁሉንም መረጃ ሰጥተውን screenshot ም ልከውልን ነበር።
አዎ እሺ በዚህ ቁጥር ነበር ያስመዘገቡት አሁን በደወሉልኝ?
አዎ እሱን በቃ ራሱ
እሺ system ኡ ላይ አንዴ check ላድርግሎት መመዝገቡ። ትንሽ ይጠብቁኝ።
እሺ
እሺ ደንበኛችን አ፣ ስሞት ኤፍሬም ነው አይደለ?
አዎ እሱንም አዎ እዚህ ጋር እንደሚያሳየኝ የ- የላኩት screenshot እና የነገሩን መረጃ ተያይዞ ሪፖርት ተደርጓል። እስኪስተካከል ያው የተወሰነ ጊዜ ሊወስድ ስለሚችል ነው። ስለዚህ በትዕግስት ይጠብቁ። ሌላ ጥያቄ ያለዎት? ምን አሉ?
ምንም የለም።
እሺ ስለደወሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ቀን።